ጤና ይስጥልኝ። ሁሉ ስፖርት ባኮ ምንደደው
እስካሁን ሪፖርት አድርጌ ከቴሌግራም መስለኝ ነበር። ዛ
ምን አሉት?
ቴሌግራም ላይ ማታች አድርጌ እስካሁን
ቴሌግራም ላይ ልከዋል። በዚህ ስልክ ነው አዎ፣ በዚህ አይደለም በሌላ ነው።
ይንገሩኝ። ዜሮ ዘጠኝ
ሰማንያ ስምንት
እሺ።
ሰላሳ ስድስት አሁን እኮ በሱ ነው የደወሉት።
እኮ በ- እ፣ ቴሌግራም የተጠቀምኩ በዚህ ሳይሆን እ፣ በዚህ ነው ወዝ ነው
ቴሌግራም የላኩበትን ይንገሩኝ።
አ፣ ስልኩ ነው ይሄ።
ቴሌግራም ላይ በየትኛው ስልክ ነው የላኩት? ደንበኛችሁ
የእናንተ ነው የእኔን?
የእርስዎን ነው ያልኩት።
እሺ እሺ፣ መልሼ ልደውል። አውጣ